ጤና ይስጥልኝ ሆስፒታል ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ?
hotel booking ፈልጌ ነበረ።
hotel booking አዎ፣
ወዴት ነው እ፣ ደንበኛችን?
ወደ Europe ነው። ፖርቹጋል።
Europe።
አዎ፣ ፖርቹጋል።
እሺ ደንበኛችን አንዴ መስመር ላይ ይጠብቁን።
እሺ።
ደንበኛችን መስመር ላይ ኖት?
አዎ፣ መስመር ላይ ነኝ።
እ፣ የት የት ከተማ ነው ደንበኛችን?
ፖርቹጋል እ፣ ሊዝበን።
ምን አሉኝ ደንበኛችን?
ፖርቹጋል ፖርቹጋል ሊዝበን።
ሊዝበን።
አዎ፣ ፖርቹጋል።
እሺ ደንበኛችን አንዴ መስመር ላይ ይቆዩ ደንበኛችን እሺ።